ኮኔክሽኑ ዝጓል የሚደረገው ሄሎ ወይ ወይ እኔ ምልክ ካስተመር ካንስል ማድረግ እፈልጋለሁ ብሎኛል ብላ አሳውቀ ነበር።
አ አ
ኦርደር ነንበሩን እስኪ ንገረኝ።
ስልሳ ዘጠና ስድስት ስልሳ ዘጠና ነው ስልሳ ዘጠና ስድስት ነው።
አይ ዘጠና ስድስት ስምህን ማን ልበል?
ስሜ ከድር ከድር ስልሳ ዘጠና ብለህ እኮ ነው ያሳወቅከው
አ አ ይቅርታ እሺ።
ተሳስቼ ነው።
እንዴ።
ግን አሁን ይሄ እኮ- ስደውልለት ከአስተማሩ ጋር ምን አሉ ብዬ ስደውልለት cancel አይሆንም ብሏል አንቋል
አምጣው ብለዋል።
አ cancel አይሆንም አሉኝ አለኝ።
anyways እሺ እንዳዘጋው order number ኡን check ላድርግ አሁንም እ፣ ስላሳወቅኩልህ ማለት ነው።
እም፣ እሺ ኧረ ዘጠና አይደለም ባንዴ።
ዘጠና ስድስት ነው።
ቆይ አንዴ ክፈትልኝ እሺ።
እሺ እሺ
ከድር ነው አይደል?
አ እኔ ከድር በቃ እሺ አሳውቄልሃለሁ።
እሺ እሺ